አዳማ አስራ ስድስት እና ስንት ነበረ? አስራ እ አስር አዳማ አስር አዳማ ስንት አዳማ አስራ ስድስት ሺህ ይላል። እሺ ሄሎ እንዴት ነሽ ቃል?
ሰላም ነው፣ እንዴት ነሽ? ሰላም ነው።
እግዚአብሔር ይመስገን።
ከቤት ቤት ነው የምደውልልሽ። ቤዛ ነኝ።
እሺ ቤዛ፣ ይቅርታ አድራሻ አልጠይቅሽ ነበር። አዳማ የት የት ቦታ እንዳለ ትነግሪኛለሽ?
አዳማ የእኛ ሾፕ ነው።
ዋው የኛ ሾፕ አስራ ስድስት አስራ ስድስት ማለት እ አዳማ አስራ ስድስት እና አዳማ አስራ ሁለት አዎ እኮ ሎ ስፔሲፊክ ቦታቸውን ማወቅ ፈልጌ ነበረ።
ቦታቸው አንደኛው ሞይንኮ ጋር አንደኛው ሀኒ ጋር ሀኒጋ እም፣ እ፣ የትኛው ነው? አዳማ አስር ነው ሀኒጋ።
አዳማ አስራ ሁለት ሀኒ ጋር፣ እሺ አዳማ አስራ ስድስት ደግሞ ሞይንኮ ጋር።
ሞይንጎ ጋ። እሺ ቃል አመሰግናለሁ። መልካም ቀን።
እሺ